ጤና ይስጥልኝ። አርፌ ሳምራይት ነኝ። እባክዎ ምን ልርዳው?
ጤና ይስጥልኝ። እንትን ኪዳኑ ላልሰራ ብሎ ነበር ዛሬ።
እሺ ከየት ነበረ የደወሉልኝ?
ቃሊቲ
መስመር ላይ አሉ?
እ እ ከየት አሉኝ?
ቃሊቲ የምትሄጅ ሆስፒታል ክሊኒክ የእናቶችና የህጻናት ማዕከል
ቃሊቲ የሚቴጅ ክሊኒክ። እሺ አዎ
ከመቼ ጀምሮ ነው አልሰራ ያሉት?
ዛሬ
እሺ አንዴ መስመር ላይ ጠብቁኝ፣ check ላድርግሎት። እሺ ደንበኛችን መስመር ላይ አሉ?
አዎ አዎ
የእርስዎን ስም ማን እንበል?
እ እ የእርስዎን ስም ማን እንበል?
እኔ መስመረ
መስመረ።
አዎ
እሺ ደንበኛችን ሰሞኑን ትንሽ የ system ችግር አጋጥሞን ነበረ፣ ግን ትናንት ሰርቶ ነበረ። እሱን check አድርገን መልሰን እንደውልሎታለን።
እሺ እሺ እሺ እናመሰግናለን። መልካም ቀን።
እሺ